ጤና ይስጥልኝ ተድላ አምቡላንስ ሜሮን ምን ልርዳ
ሰላም ነው እግዚአብሔር ይመስገን አለን። ከጂጂጋ ነው የምደውለው። አምቡላንሱ ጂጂጋ ነው ያለው።
እ፣ አምቡላንስ አዲስ ጅጅጋ መምጣት እንችላለን። አዲስ አበባ ነው ግን እንትናችን station ኣችን።
እና ስለዚህ አሁን ጂጂጋ ውስጥ ያለ አምቡላንስ የለም።
አሁን ጅጅጋ ያለው አምቡላንስ እ፣ ለጊዜው ስራ ይዟል። ከጅጅጋ ወደ አዲስ አበባ ትራንስፖርት እየሰጠ ነው እንጂ አዲስ አበባ ነው ያለው አምቡላንሶቻችን። ሄሎ
እሺ በቃ አይ ለአሁን ነው የፈለግነው፣ ለአሁን ነው የፈለግነው። ከጂጂጋ ወደ ነጋሙር መሄድ ፈለግነው።
አይ አሁን የሚደርስ አምቡላንስ የለም። ሁሉም አዲስ አበባ ናቸው።
እሺ እሺ ስለ